hello አይሰማም። ከእንትን ነበር ምንደውላችሁ፣ ከዘውዲቱ ነበር ምንደውላችሁ።
እሺ
አንድ non contrast የሚያስፈልገው patient ነበረ እና CT
አዎ CT አለን።
non con- non contrast እና fully afford ማድረግ አይችልም። ሁለት ሺህ ብር ይዘናል ብለዋል።
brain CT ነው።
አዎ
ምናልባት ሌላ ቁጥር ልስጥዎትና ኮንታክት ያደርጉ።
እሺ ኦኬ። እነሱን ነው መጠየቅ የምችለው?
አዎ እሺ ላኪልኝ፣ አሁን እሺ ልደውላቸው።
ልንገረዎት፣ ይቅርታ
ስልክሽ ነው ምንጭ? እሺ ንገ- ቆይ አንዴ ቆይ አንዴ። አይ አንቺን አይደለም፣ ቆይ ልጽፍበት ፈልጌ ነው ስልክ ስክሪፕት የማጥቼው እኮ ነው። ቴንክ ዩ እሺ ንገሪኝ።
አስር ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሀያ ሁለት እሺ ሰማንያ ስድስት ሰማንያ ስድስት ዶክተር ሰማንያ ማረግ ስምንት ትባላለች።
እሺ ዶክተር አረግ እሺ